የማውቀው ሄላ ጤና ይስጥልኝ ካልቅደም አዎ ከ WePlus Solution ነው የምደውለው። እኛ application ላይ ተመዝግበሽ ነበር።
አዎ
እ፣ እንደ አሽከርካሪ ነው እንደ ተጠቃሚ የተመዘገብሽው?
እንደ ተጠቃሚ እሺ፣ አሁን ላይ አንቺ የተመዘገብሽው እ፣ አሽከርካሪዎችና service የሚሰጡ ድርጅቶች የሚመዘገቡት ላይ ነው።
እም፣ እንደ ተጠቃሚ መዝገብ ያለብሽ WePlus Solution user የሚል አለ። እሱን አውርደሽ መጠቀም ትችያለሽ። እ፣ app ኣችን ላይ አርባ አራት service ኦች ትራንስፖርት እና ሶስት መቶ ሀምሳ game ኦች አሉ። እንዲሁም እሺ።
እ፣ አሸናፊ የሚያደርጉሽን referral code ማግኘት ትችያለሽ።
እሺ እየሞከርኩ ነው።
እሺ፣ እየላክሽ ነው?
አዎ አዎ እሺ፣ እሺ፣
እሺ አመሰግናለሁ።
እሺ። መልካም ቀን።
እሺ